በኩል የሚስጥልኝ ተርላ አምቡላንስ ባኮ የምንርዳው የት አካባቢ ናቸው?
ቦሌ አስላሳ አካባቢ ነው ያለ ነው።
እዚህ ብስራት አካባቢ ብስራተ ገብርኤል አካባቢ ነበርኩኝ። አቅራቢያ ያላችሁ እዛ መምጣት እንችላለን።
አስቸኳይ ነው በጣም ምንድን ነው ኬዙ?
አልዛይመር አለበትና ወደቀ።
አልዛይመር?
አዎ
እሺ እሺ። እና ወደቀ። እንደዚህ ከዚህም በፊት እንደዚህ አድርጎት ነበር። ጉንፋን ሲይዘው እንደዛ ጠርቻታለሁ። የለም እባክሽን፣ አቅራቢያ አቅራቢያ አሁን ያለ ነው ለጊዜው ቦሌ አትላስ አካባቢ ነው ያለ ነው።
እሺ
ጤና ጣቢያ አቅራቢያሽ የለም? የጤና አለ ተቋም?
መክ- ማስገባት አልቻልንም መኪና ውስጥ ለዛ ነው።
ምን እንትን እያለ አ፣ ትልቅ ሰው ትልቅ ነው አባቴ ነው እና ማስገባት መንቀሳቀስ ስለማይችል ከብዶን